ተነስተን sister Best Bet ነው እ
Best Bet ነው።
አዎ ልክ ነክ
sister ትናንትና ማታ ከሶስት ሰዓት ከአምስት ሰዓት ሁለት ጊዜ አንድ ጊዜ አምስት መቶ አንድ ጊዜ ደግሞ ሶስት መቶ withdraw አረገኝ አልገባም።
እሺ በ SantimPay ነበር የተጠቀምከው?
አዎ በቴሌብር ነው ከ Best Bet ወደ ቴሌብር
እሺ ስልክ ቁጥርህን ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ አስራ አምስት አስራ አምስት ስልሳ አምስት ስልሳ አምስት ሰባ ሶስት ሰባ ሶስት ስልሳ አምስት
እሺ check አደርገዋለሁ። እሺ አባይቼዋለሁ።
ምን check አድርጌ እነግርሃለሁ። ጽፍልሃለሁ ቴሌግራም ላይ እሺ እሺ ቴሌግራም ልግባ
ሊያውና ምን እንደሆነ እነግርሃለሁ። እዛ ላይ ጽፍልሃለሁ።
እሺ sister እሺ አሁን ይገባል እሺ አይ